በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ እንዳንተ ያለ ማን ነው? አንተ በእውነት ቅዱስ ነህ። ከገናናው ክብር ድምፅህን በሰማን ጊዜ ልናመሰግንህ ተነሳን።
እግዚአብሔር በቅድስናው ቅዱስ ነው፣ በኃይሉ ኃያል ነው፣ በምስጋናው ምስጉን ነው። በሰማይ በምድር እንደ እርሱ ማን ነው?
እግዚአብሔር በቅድስናው ቅዱስ ነው፣ በኃይሉ ኃያል ነው፣ በምስጋናው ምስጉን ነው። በሰማይ በምድር እንደ እርሱ ማን ነው?
እግዚአብሔር በቅድስናው ቅዱስ ነው፣ በኃይሉ ኃያል ነው፣ በምስጋናው ምስጉን ነው። በሰማይ በምድር እንደ እርሱ ማን ነው?
እግዚአብሔር በቅድስናው ቅዱስ ነው፣ በኃይሉ ኃያል ነው፣ በምስጋናው ምስጉን ነው። በሰማይ በምድር እንደሱ ማን ነው?
እጅግ የተፈራ ጌታ ያለ በእሳት ነበልባል የታጠረ ነው። ጌትነት ኃይል ክብር ተላብሷል። በአደባባዩ ማንስ ይቆማል?
እግዚአብሔር በቅድስናው ቅዱስ ነው፣ በኃይሉ ኃያል ነው፣ በምስጋናው ምስጉን ነው። በሰማይ በምድር እንደሱ ማን ነው?
ምሉ በኩለሄ አለ በሁሉ ያለ እርሱ ምንም አልሆነም። ለዘላለም ቅዱስ ነውና በፍጥረት ልሳን አለው ምስጋና።
ሆነሆን አልሰስትም ላንቺ ከመጣሽ ወደኔ አሁን አሁን አሁን ተቀበይኝ ልቤና ተቀበይኝ ልቤ ተቀበይኝ ልቤና ተቀበይ ልቤ ተቀበይኝ ልቤና ተቀበይኝ ልቤ ተቀበይኝ ልቤና ተቀበይ ልቤ ተቀበይ ልቤና ተቀበይ ልቤ ተቀበይ ልቤና ተቀበይ ልቤ ተቀበይ ልቤና ተቀበይ
አማኑኤል የቅርብ አይነው ፍቅር ምረት ከቦት በሰማያት ቢኖር እያመመው አባቱን እየጠራ አይቻለው ለሚገድሎት